Hello hello ሰላም፣ እንዴት አደራችሁ? እንዴት አደርሽ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን።
cash register ልጠይቅ ነበረ ሰሚ እሺ፣ በምን በሄለን ነበር?
ሄለን ትኖራለች። memory full ከፍያለሁ የዛሬ ሳምንት እስቲ ዜሮ ዘጠኝ ስልሳው ላይ አናግሪያቸዋለሽ።
ዜሮ ዘጠኝ ስልሳ እርግጠኛ ከፍለሻል?
እ?
አዎ ከፍለሻል። እሺ
በቀደም ቼ ከፍያለሁ የዛሬ ሳምንት እና ቆየብኝ ብዬ ነው።
ወይ ጎሳዬንሽ እንዴ በድምፅሽ እ? የዚህ ዓለም የሚለው የዚህ ዓለም በቃ የዚህ ዓለም የሚለው አዎ፣ ቦታ ታናግራታለሽ የሚለው በአደራ ስለተቀመጠ አዎ።
እኮ ስልሳ ቤቱ ላይ ሄለን ፈልጌ ነው አሁን ለእኔ እንዳልሽኝ እሷን ፈልጌ ነው ያትና ልጅቷ ታገናኝሻለች።
ይነሳል ብለሽ ነው ስልኩ አዎ፣ ያንቺም እ፣ አዎ በቀደም የኔ ደግሞ እዚህ ጋር መታ ማናገር አትችልም።
እሺ ስልሳ ላይ ስልሳ አዎ።
ሁለቱ ነው ስልሳ አዎ አዎ ዜሮ ዘጠኝ ስልሳ ስልሳ ስልሳ ስልሳ ስልሳ ሁለት ስልሳ ሰባት እሺ እሺ